Hello? Hello? Hello? Hello?
አዎ ላይ ወስድ ቢሄድ ማለት ነው። ወስድ ቢሄድ አሁን ቀጥታ ከል መጨረሻው ጋር ውርድ። ከዛ በኋላ ሽቅብ እንደዚህ የተደረደረ ባጃጅ አለ። ጠይቃቸው ነገር
Hello? Hello?